ቴክስልን ቤት ቤት ረዴት ነኝ የምንረዳው።
አብሮች ስለ ዊዝድሮ አድርጌ ነበርና አካውንት ላይ አልገባልኝም።
እሺ አሁን የደወልክበት ነው የቤት ቤት ቁጥር?
አይ አይደለም፣ እሺ ንገረኝ።
ሰባ ሶስት ዜሮ ዘጠኝ ሰባ ሶስት አስራ ሁለት አስራ ሁለት ሀያ ሀያ ዘጠና ሁለት ዘጠና ሁለት እሺ አ ስንት ብር ነው?
አራት ሺህ ብር
hello አቤት።
እ፣ ወደ ቴሌብር account ነው ያደረግከው?
አዎ አዎ እሺ confirm አድርጌልሃለሁ። እሺ ገብቶልሃል። አሁን check አድርገው።
okay thank እሺ ስለደወሉ እናመሰግናለን። መልካም ቀን